ሄሎ ሄሎ ጤና ይስጥልኝ። አሚድ ነኝ። ምን ልርዳ?
እንትን የእናንተን betting ን እጫወት ነበረ game ኡንም okay ግን ከቴሌብር ጋር ያለውን ግንኙነት ቆሞ ነው። ቴሌብር ላይ transfer ለማድረግ የለም። ቴሌብር አይ አሁን ነው አሁን ነው እንትን ያለው ሪፖርት ተደርጓል፣ እየተስተካከለ ነው። እስከዛ ነው እንዴ?
በ- አ ቻፓ ላይ ባሉትና በሌላውም እንትን ማለት ትችላለህ። መጠቀም ቀጥታ ትችላለህ።
ከ account ይሰራል።
ከባንክ ላይ ይሰራል።
አዎ በቻፓ
በቻፓ okay፣ አዎ አዎ።
መልካም እሺ።
እሺ እሺ